hello ሰላም ጤና ይስጥልኝ። ኮነን ዘውዴ ከ We Plus Solution ድርጅት ነው የምደውለው። ድርጅታችን የ transportation አገልግሎት ሰጪ ተቋም ነው። እናም ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል። hello ስብሰባ ላይ ነት እንዴ ያሉት? እሺ እሺ ይቅርታ መልሼ እደውላለሁኝ። እሺ እሺ